ሰላም ፖሊስ ጣቢያ ፖሊስ ቤት ሰላም ነው።
አለን አለን ሰላም ነው።
withdrawal አድርጌ ነበርና
ይሄ ነው Best Bet ስልክህ?
አ አ Best Bet ስልክህ አዎ ስንት እሱ ራሱ እ ስንት ብር?
አስር ሺህ እ
ይሄ confirm አድርጌልሃለሁ።
እሺ ትንሽ ቆይቶ ይገባል። እሺ መልካም ምሽት።
እሺ፣ መልካም እሺ ነው።
አባቴ። እሺ።
ቻው።